ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ካሪፌ ነበር የምደውለው። ኢክራም እባላለሁ።
እሺ
ካሪፌ ነው የምደውለው።
ከየት?
አሪፌ
አሪፌ። እሺ ሰላም ነህ?
አላ አለሁ።
ስሞትም አልበል።
ትዕግስት
ይህን ሰሞን ትራንዛክት እያደረጉ አይደለም። በአሪፍ POS machine ያጋጠመው ችግር አለ።
ምን ችግር የለም። እስኪ reception ደውይላቸው እስኪ።
እሺ ስልክ ቁጥራቸውን ዜሮ ካላስቸገር አንድ አንድ
ዜሮ ዘጠኝ no no ዜሮ አንድ አንድ ዜሮ ዜሮ አንድ አንድ
no አንድ ዜሮ ዜሮ አንድ አንድ okay ዜሮ አንድ አንድ ስድስት ስድስት ስድስት ስድስት ሰባት ሰባት ሰባት ሰባት
ስምንት ስምንት ስምንት ስምንት ዘጠኝ
ዘጠኝ ዜሮ አንድ አንድ ስድስት ስድስት ሰባት ሰባት ስምንት ስምንት ዘጠኝ ያ
እናመሰግናለን። መልካም ቀን ይሁንልዎት።
ለአንቺም ይሆንልሽ። ቻው።